ሌላ አዲስ የምንወስደው hello
ዜና ስርጭት ትናንትና ቴሌግራም ላይ እንትን ላክ ብላችሁ ነበር። ለቤቴክስ deposit አድርጌ እናስተካክል ነበራችሁ ነበር
አም- በዚህ ቁጥር ነው ያ- ያመለከቱት።
አይደለም። በቴ- ቴሌግራም ላይ ላኩት በሌላ ቁጥር ነው፣ ግን በዚህ ቁጥር ነው CBE ብር ያስገባል።
እሺ፣ ገቢ ነበር ማድረግ የፈለጉት።
አዎ እና እና አየር ላይ ቀረብ እሺ፣ እና ቴሌግራም ላይ ልኬዋለሁ።
አመልክተዋል ወደኛ።
አዎ ትናንትና
እሺ፣ ደንበኛችን ስሙትን ይንገሩኝ።
ኤርሚያስ ተስፋዬ
እሺ፣ ደንበኛችን ላረጋግጥሎት መስመር ላይ